Hello ሰላም ጤና ይስጥልኝ። ቤስት ቤት
ቀድሜ የቀድሞ ልጅ ነኝ።
ምን ነበር? ብዙ ነን በጣም አባት።
እሺ ብዙ ናችሁ። ብር withdraw አድርጌ እሺ ባክ በባንክ እሺ፣
ቆይ ምሳሌ ነው ያደረኩት withdraw ስንት ብር ነው?
ዘጠኝ መቶ ብር Okay በቻፓ ነው አይደል? ልኬላችኋለሁ እኮ ለማ ለቻፓ የቻፓን ስልክ ሰጥቼ ነበር አይደለ?
ዜሮ ዘጠኝ ስልሳ ሰባ ሁለት አርባ ስልሳ ሁለት ሰባ ሰባ ሁለት ሁለት አርባ ሁለት ሰባ ሁለት አዎ በእነሱ ስደውል ደግሞ የሆነ ዘ- ስምንት ሰዓት ላይ ጠብቅ ይላሉ።
አዎ የ processing time ስለሚፈልግ ነው። እኔ ምን አለችኝ እ፣ ትንሽ ቆይቶ ይገባለታል ነው ያለችኝ ለኔ።
እሺ ልደውልላት።
እስኪ ደውልላትና ሰውታት ግን processing time ይፈልጋል ትንሽ እሺ እነሱ ጋር ሶስት- ብዙ transaction ስለሚኖር ነው።
ሶስት ሰዓት ሆነ። እግዚአብሔርን አዎ ይቅርታ እንግዲህ በጣም ደግሜ እጠይቅልሃለሁ፣ ችግር የለውም። ግን እሺ፣ አንተም እኔም- ደውልላት እሺ እሺ አባት።
እሺ